ጤና ይስጥልን። ዋሽንግተን ዲሲ እና ማዕከል
ሄሎ ጤና ይስጥልኝ።
ሰላም አብሮ ይስጥልን።
አምቡላንስ ፈልገን ነበር አለ ወደ ወላይታ ሶዶ ማለት ነው።
እሺ አላችሁ አይደል?
አለ ነው።
ኦኬ ማሽን ሲል ቆይ አንድ ላገናኝ በደንብ ሌላው አቤት
ማሽን ሳፖርትድ ሆና ነው የምትሄደው እና እዚህ ከላንሴት ሆስፒታል ነው።
እሺ
ከላንሴት ሆስፒታል ወላይታ ሶዶ ክርስቲያን ሆስፒታል ነው የሚሆነው ጉዞ ማለት ነው።
እሺ ስልካችሁን ልውሰድና ወደ አምቡላንሳችን ላስተላልፍልዎት።
እ እ አዎ ስልካችሁን ልውሰድና ወደ አምቡላንሳችን ላስተላልፍልዎት፣ ከዛ ይደውልልዎታል።
እሺ እሺ እሺ እሺ፣ እናመሰግናለን። አሁን ይደውልልዎታል።
እሺ